Hello ጤና ይስጥልን በስቤት ጤና ይስጥልኝ። deposit አድርጌ ነበር እና አንትን አላ- አላመጣልኝም።
deposit አድርገህ አላመጣልህም?
አዎ አዎ
እሺ። በዚህ በደወሉበት ቁጥር ነው?
አዎ አዎ በዚህ ነው።
ስንት ብር ነው?
አራት መቶ
አራት መቶ ነው ያልከኝ?
አዎ አዎ
አሁን አካባቢ ነው አዎ አሁን ላይ ነው ገብቶልሃል እኮ ታዲያ ወደ ያሳያል እዛ ላይ።
አዎ ገብቶልሃል። ወደ deposit አድርገህ ያደረግከው አዎ አዎ deposit ገብቶልሃል። እሺ እሺ check አደርገዋለሁ። አመሰግናለሁ።
ችግር የለውም።